ጤና ይስጥልኝ ኢቴስ የጥሪ ማዕከል እባክዎ ምን ልርዳዎት?
መረጃ ለመጠየቅ ነበር አንድ እሺ እንትን ሙሌ ምንድን ነው የምጠይቅ ትኬት ለቡ ላይ ኤጀንት አላቸው እንዲ አባ
የት ላይ
ለቡ ለቡ
ለቡ እ ምን ነበር ቡክ ማድረግ ነበር የፈለጋችሁት?
አ እኮ ቡክ ለማድረግ በስልክም ይቻላል። የግድ ቢሮ መምጣት አይጠበቅም።
ቆርጠን ነበረ ቀን ለማስተካከል ነበር
okay ለእሱኛውም ከሆነ ደውሎ ማስተካከል ይችላሉ።
እኮ የት ነው ደውልን ማስተካከል ምንችላሉ?
እ አሁን እዚህ እኛ ጋር normally አዲስ book ለማድረግ ነው። ደውሎ ለማስተካከል ግን ስልሳ ሰባት ሰማንያ ሰባት ላይ ስልሳ ሰባት ሰማንያ ሰባት አ እሺ አባ እሺ busy ካልሆነ ካል እንትን ካላሉት ወይ መልሶ ይደውሉ።
እሺ ስልሳ ሰባት ሰማንያ ሰማንያ ሰባት ሰባት አ እሺ